Hello hello አቤት።
ሄሎ ማሊባባ አዎ ማሊ ባባ።
ዲዛይር ስልክ ነበረ እና እ፣ በባንክ እንደምታመቻችሁ በቴሌግራማችሁ አይቼ ነበር እሺ
እ፣ እና እ፣ ዲዛይር እጃችሁ ላይ አለ በባንክ ላይ የሚመቻች የሚችል የለጠፈ ዲዛይር አለን ሀያ ሀያ አንድ ሞዴል ሀያ ሀያ አንድ ሞዴል ሀያ አንድ ሞዴል አዎ
እ፣ የለጠ ማለት አዲስ ነው።
አይ አዲስ ከሆነ ሰላሳ ሶስት የሚባል አለን
okay፣ አይ የ- ያገለገለ እ?
ያገለገለው ነው እ፣ እስከ አንድ ነጥብ አምስት cash እና ከ- ከቀረውን ባንክ የሆነ ነው የፈለኩት።
አንድ ነ በዜሮ ዜሮ አንድ ነጥብ አምስት ካሽ
ኖ ኖ ኖ ኖ በጀር ጀር አይደለም። ለደ use- የለጠፈ አዎ።
እኮ የለጠፈ ሁለት ሺ ሀያ አንድ ሞዴል አለን ሀያ ስምንት የሚባል ግን cash ቢያንስ አንድ ሚሊዮን ስምንት መቶ ሺህ አካባቢ ወይ ደግሞ አንድ ሚሊዮን ሰባት መቶ ሺህ cash ያስፈልግሃል።
okay ድርድር የለውም price ላይ የተወሰነ ድርድር አለው ግን cash ይሄ ያስፈልግሃል። ባንኮቹ ከአንድ ሚሊዮን ብር በላይ አያወጡልንም።
አዎ አዎ አዎ አይ cash ከ- እንትን አደርጋለሁ ግን ድርድር ካለው እ፣ cash ከአንድ ነጥብ አምስት ከፍዬ አንድ አ።
በባንክ
እንደዛማ ሁለት ነጥብ አምስት ሁለት ነጥብ አምስት ደግሞ አይሆንማ።
okay cash ሁለት ነጥብ ስድስት አግኝቼ ነበር እና ሀያ ሀያ ሁለት እንዲያውም እኮ ያው የመኪናው አይነት ይዞታ ነው ይሄ። አሁን የምነግርህ ሀያ ሺህ ብቻ የተነዳ ነው።
ስንት ነው የተመ- የተነዳ ሀያ ሺህ ኪሎ ሀያ ሺህ?
ሜትር ብቻ የተነዳ ነው። አዎ okay ስለዚህ በአካል መምጣት አለብኝ ሌላ አማራጭ የለም ይቺ አንድ ብቻ ነው ያለች
አዎ ማለት እንደዚህ አሉ። ሌሎችም ዲዛይሮች አሉ ግን ዋጋቸው እንደዚህ ሀያ ስምንት እንደውም ከፍ ይላል። ሀያ ዘጠኝ በ cream dashboard ሀያ ሺህ ኪሎ ሜትር የተነዳ አዎ፣ በጣም የሰራ የለንም። በጣም ብዙ ኪሎ ሜትር የነዳ- የተነዳ የለንም።
okay አይ እኔ የምፈልገው እንደዚህ ነው ግን ትንሽ ተወደደ በአካል ብመጣ ይቀንሱልኛል ትንሽ አዋይ አንድ ነጥብ አምስት ከሆነ cash እጅ ጋር ያለው አይሆንም። ግን ዋጋቸውን በጣም ቢወርድ በጣም ቢወርድ ምንም እንከን ስለሌላቸው ሀምሳ ሺ እና ስልሳ ሺ ለውጥ ነው የምታገኝበት።
okay አይ cash እሺ አመሰግናለሁ ይሻል